ሄሎ ሄሎ ሰላም ጤና ይስጥልን ዳኛቸው።
አዎ ነኝ።
ከዊፕላስ ድርጅት ነበር የምደውለው። የእኛም መተግበሪያ አውርደው ነበር።
አዎ ለአሽከርካሪነት ነው ወይስ ለተጠቃሚነት?
ለተጠቃሚነት ነው።
እሺ አሁን እርስዎ የተመዘገቡት ለ- ለአሽከርካሪነት ዊፕላስ provider ላይ ነው እና ተጠቃሚ Okay።
ከሆኑ ደግሞ ዊፕላስ Okay።
solution user የሚለውን application ኣችንን አውርደው Okay የምንሰጣቸውን አገልግሎቶች ከሶስት መቶ ሀምሳ በላይ game ኦች አሉ። እንዲሁም አሸናፊ የሚያደርገውን የ referral code ኦትን ከዛ ላይ ማግኘት ይችላሉ።
Okay። እሺ እሺ አመሰግናለሁ።
አመሰግናለሁ።
እሺ መልካም